ጤና ይስጥልኝ ሽቱ ቤት
ዲቦራ አለችኝ።
ዲቦራ የለችም ወጣለች።
ትናንት ማታ
እሺ አራት ሰዓት ምናምን ውዝድሮ አድርገን ዩናይትድን ፕሮቲንግ ይላል። ዋ ምንድን ነው ችግሩ? እና ሌሎቹ ደግሞ ፈልግ ፈልግ እያለ ነው።
እም እም
ሌሎቹ ደግሞ ፈልግ ፈልግ እያለ ነው።
ምን እያለ ነው?
withdraw አድርገን ማለት ነው አራት ሰዓት ላይ እሺ
አምስት መቶ ብር አልገባለሁ ደግሞ አንድ መቶ እና መቶ መቶ ብር ደግሞ ሶስት ጊዜ ልከን እና አምስት መቶ አንድ ጊዜ ልከን fail fail እያሉ ነው። እሱ check አድርግልን እሺ ስልክህን ንገረኝ እስቲ።
አስር
ዜሮ ዘጠኝ አስር ሰላሳ ስድስት ሰላሳ ስድስት
ሀያ አምስት ሀያ አምስት ሀያ አምስት
ወይ
ዜሮ ዘጠኝ አስር ሰላሳ ስድስት ሀያ አምስት
ሰላሳ ዘጠኝ rakkoon beekan egaa kanaaf nu baradhaa barnijala deema baradhaa biyya hunda keessatti kanaaf bara bisaa mukaa gadi qabna ka waan tokko artiin barbalkaaf bobbaa abbaa fi sunaa kan akkasii jedhi qabu kanaa wayyu dandeetti kumtara kana qaba waayee soqaara garas ergisisu hin dhiini baramu gara gara gara beeksiseetti adeemu gara beeksiseetti adeemu ee adeemu achirraa gara nigiri waan gara akkanya kinde ቆይ እየፈለኩል ነው።
ayye bro በቮቸር ነው ያለው እኮ እንትን አ- አካውንት ሂስትሪ ላይ ግባና ካንስል በለው። ቮቸር ሂስትሪ ላይ ነው ያለው አምስት መቶ ብሩ አምስት መቶ ብር ቦቸር በቮቸር ነው ያደረግከው እና ካንስል በለውና ወደ አካውንት ይመለሳል።
cancel voucher ምን ውስጥ በምን አለ voucher እንትን ላይ ትገባለህ። account history ላይ ስትገባ እሺ account history እሺ ከዛ እዛ ጋር voucher history ታገኛለህ።
እሺ ከዛ cancel ወደ ላይ ሲያደርገው ወደ ላይ ይመለሳል ማለት ነው።
ወደኋላ ወይም ደግሞ withdrawal request ላይ deposit ነው withdraw የምታደርግበት ጎን ላይ ስትገባ withdrawal request የምትላለች እሺ እሺ እዛ ላይ ስትገባ cancel በለው።
እሺ እሺ እሺ